Hello? hello እግዚአብሔር ይመስገን። hello አቤት ይሰማኛል። double cab ሲወጣ ማለት ነው።
እሺ ሁለት ሺ አራት ሞዴሎች አሉሽ እንዴ?
ስንት ሞዴል?
ሁለት ሺ አራት ሁለት ሺ አራት ሁለት ሺ አራት ያለኝ Vigo ነው ያለኝ ሁለት ሺ አስራ አምስት በ double
Vigo ነው።
አዎ Vigo ሁለት ሺ አስራ አምስት ሞዴል
okay፣ አራት ሞዴል ፈልጌ ነው።
አራት ያለኝ። እሺ ወይ ሰላም